ሄሎ ሰላም ጤና ይስጥልን። ስትል
ሄሎ ሄሎ
ኮድ አልደረሰኝም ነበር የደመኩት።
መቼ ነበር ያዘዙት?
ዛሬ መጥቶልኝ ነበር። ወደ
ዛሬ መጥቶብኝ
በተስፋ መቼ ነው ትእዛዙ
የትናንት order ያደረጉት? ትላንት።
ትናንት ነው order የተደረገው።
እስኪ ቁጥር ይንገሩኝ፣ ስልክ ቁጥር በዚህ ስልክ ቁጥር ነው
ይንገሩኝ። አዎ አምስት አስራ ሁለት ሄሎ ዘጠና አራት ሀያ አራት ብቹ ፓፓየው ብቹ እኔ አለሁ አይደል እንደ ምንም ከሌለውበት ሰዓት ያለቀ ሰዓት የገደልኩት ይላል።
ተስፋነሽ በሚለው ነው።
አዎ ይሄ- ኦኬ፣ ፓፓያ አዎ ፓፓያ የድንቹን ያልመጣው
የድንቹን ያልመጣሉት ኮዱ
ፓፓዬ ደግሞ ያው አንዳንድ ሶስቱ አንቺ ቀሱም የሚሳፈሩ አንዳንድ አንዳንድ ድራይቨር መጥቷል እንዴ?
እ እ ድራይቨር መጥቷል እየጠበቅ አዎ፣ ሁሉንም እቃዎች ነበሩኝ ወደ ስድስት አንድ ላይ ደርሶኛል። ድንቹንም እኮ ትችዋለሁ ኮዱ ግድ መስጠት ስላለብኝ ነው።
okay፣ code ኡ እዚያ ላይ አለ እንዴ?
ወይም አናግረዋ እኔ አሁን ከመለስኩ ነገ የሚበልልኝ ሰው የለም።
ሄሎ ያሳየኝ። አዎ።
ማን ያልከኝ?
ሄሎ የወጣ- ሄሎ አቤት
አቤት፣ እንትን ተስፋነሽ የሚለው ነው አዘ አስራ ሁለት ኪሎ ግራም ምን ድንች?
አዎ ድንች አዎ
እኮ አዎ ተጭኗል። አዎ ማዕዛ- እዚህም ያሳየኛል።
አዎ ሰጥቻታለሁ። ኮድ የለም ብላለች። ማዕዛ አዎ ኮዱ እሷ ጋር እኮ እንዴት አልመጣላት?
ማዕዛ ይሁን ነው። ሄሎ ሄሎ ወይ እ፣ እንትን እኮ ነው code code አልሰጠችኝም። እ፣ እንትን ዋጋ ደግሞ ገብቼ ሳየው እ፣ data አይሰራም። ለዛ ነው የሁሉም ኮድ እኮ በቃ ተቀብያለሁ።
አንዴ ደው- አዎ እስኪ አንዴ ደ- መልሼ ልደውልሎት አንዴ እሺ ደውዪልኝ።